ጤና ጤና ይስጥልን ቤት ቤት hello ጤና ይስጥልን ቤት ቤት እሺ አንዴ ጠብቀኝ ላስተላልፍልህ አንዴ አንዴ ጠብቀኝ አቤት መንግስቲ እህ ለጌ ለጌ ለጌ ዝንጅላቲ እሺ
ገማ ገማ ሚስ ሴነ ጅራ ማለት ኒ ውልከለ ሴነ ጅራ ሲ ሚሜ እህ ቲሚ ኤ ሴነ ጅራ ብረ ማለት ኒ ውልከለ
ማለቅ ይሄ ማለቅቺ ቦቸር ኪሴኔ ጅራ ቦቸር ኮዲሳ ቦቸር ሂስትሪ ራ አርገታ
ሰላም አልክ እናት?
እግዚአብሔር ይመስገን ሰላም ነው ማ አሉ እግዚአብሔር ይመስገን። እንትን ነበር ያው account ላይ ምንም አይነት ብር የለም።
account ኡ ላይ አይደለም በ voucher withdraw አድርጎ እኮ ነው
ዊዝዶ አድርጎ ነው በ voucher withdraw አድርጓል ሁለት ሺ እና አምስት መቶ ብር መሰለኝ እና voucher history ላይ ግቡና አሳይ ንግ አሳዩና voucher history ላይ ገብቶ ኮዱን ይስጥሽ
እስቲ አሀ ኮዱን ነው ከእንትን የሚለው ኮዱን ይሰጥሽና አይደለ ብሩን የምትሰጪው አንቺ አዎ አዎ አዎ voucher history ላይ ኮዱን ፈልጉት ቀኑን አስተካክሉና voucher ማረጉን እንትን ናችሁ ኮዱ ጠፍቶበት ነው እኮ ኮዱ ጠፍቶ አያውቅም መሰለኝ እና voucher history ላይ ግባና ኮዱን ስጠኝ በዩ ሁለት ሺ እና አምስት መቶ ብር ነው
እሺ እሺ ላድርግልሽ።
እሺ እሺ ማ አመሰግናለሁ።
አመሰግናለሁ እሺ